ጤና ይስጥልኝ ዶን ኪችን
ሰላም የኔት፣ እንዴት ናችሁ?
እግዚአብሔር ይመስገን። ሰላም ዋሉ?
አለን አለን። እኔ የምልሽ የኔት ወይ የዛሬውን ኮሜዲ ለመግባት ነበር እና
እሺ።
account ኦቹ ንግድ ባንክ እየሰራ አይደለም ታውቃላችሁ መቼስ።
አዎ እናውቃለን። ቴሌብር ማስገባት ይችላሉ?
አይ ቴሌብርም አንጠቀምም። ቴሌብር እዛ ትኬት አይኖርም እዛ በርጋ እ- እኮ በጊዜው አ እንደዛ ይችላል። በጊዜው እና አስራ አንድ ሰዓት ላይ ነው እ፣ ፕሮግራሙ የሚካሄደው። እርስዎ ቀድመው ይምጡና አ በ cash እንቀበላለን።
እሺ። መት- በትናንትና የከፈልነውንስ እንዴት ነው? ደረሰኝ የሆነ የያዝነው ነገር የለም። መግቢያ ምንድን ነው የሚያስፈልገው?
screenshot አላደረጉም እንዴ?
አድርገናል screenshot።
screenshot ካደረጉ ችግር የለውም። እኛ system ስላለን system ውስጥ ማየት እንችላለን።
obviously በቃ መልካም። እሺ እሺ፣ በጊዜ ይምጡ።
እሺ የኔ እናት።
ስራው እንዳይፈጠር ስለደወልን እሺ።
አመሰግናለን። መልካም ቀን።
እሺ መልካም ቀለና አሜን። እሺ